ጤና ይስጥልኝ ቢስትሪት።
ሰላም ነሽ?
እግዚአብሔር ይመስገን።
የሆነ visual confirm ልታደርግልኝ ነበር።
እሺ ቢስትሪት ስልክ ቁጥሬ የደወልክበት ነው?
አዎ
ስንት ብር ነው?
አስራ አምስት ሺህ አምስት ሺህ አንድ በወጣኝ እና አስር ቀን ልሙት።
እሺ ጠብቀኝ።
sorry sorry
ይቅርታ አብርሃም መስፍን ነው አይደለ?
አዎ
ይቅርታ እሺ confirm አድርጌልሃለሁ አሁን processing ላይ ነው እና ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል በቻፓ ስለሆነ ትንሽ ሰዓት ይፈልጋል ሄሎ እሺ እሺ እሺ ሰማሁ እሺ መልካም ቀን እሺ